ምን የት ሆኖ ነው? hello ሰላም ጤና ይስጥልን።
ሰላም እንዴት ነው?
አብርሃም ከቺፕቺፕ ነበር የምንደውለው።
እሺ ሰላም።
ቤታ sanitary pad አዘውን ነበር store ላይ ስላለን ነበር ዛሬ አልወጣሉትም። ይቅርታና ነገ መረከብ ይችላሉ። ነገ እንላክሎት አዎ፣ ይቻላል። እሺ ጨፌ አዎ።
ኮንዶሚኒየም ቃሊቲ ማለት ነው።
አዎ፣ ልክ።
በቃ ነገ ይመጣሎታል። እሺ መልካም እሺ እሺ እሺ እሺ